ጤና ይስጥልኝ።
አሎ ይስጥልን።
አንድ ትኬት ነበረ ከተማ ቤት የተሰራ ቦነስ አልተለቀልኝ ነው።
እሺ ተረጅ ንገረኝ cashier ኮዱን። እሺ እለቅልሃለሁ፣ ችግር የለውም።
አስራ አራት አስራ አንድ እሺ
አርባ ስምንት አ- አስራ አራት እንደገና
አርባ ይቅርታ፣ ስምንት አስራ አራት አስራ- አርባ ስምንት ሰላሳ ስምንት አስራ አራት ከመጀመሪያ አ- አስራ አራት አስራ አንድ እህ
አርባ ስምንት ሰላሳ ስምንት
እሺ አሁን ገብቶልሃል። እሺ አባቴ check አድርገው።
እሺ፣ እሺ እሺ፣ ስለ ደወልክ አመሰግናለሁ።
እናመሰግናለን። መልካም ምሽት።
እሺ አመሰግናለሁ። እሺ፣ አመሰግናለሁ።